እንዴት ሄሎ ነው?
እንዴት ነው ወንድሜ?
ይመስገን እንጋ
በስደት ላይ ትናንት ትናንት ማታ ላይ እሺ፣
ብር አውጥቼ እንጃ ነኝ በእናትህ።
ብር ውድ- ወጪ አድርገህ ነው?
አዎ ውስጥ ረውጌ ነው በምን አውጥቼ ወጪ አድርገህ ነው?
እ?
በምን ወጪ አድርገህ ነው? በሳንቲም ፔይ?
አዎ በሳንቲ ላይ እሺ፣ ደውለህልን ነበር ከዚህ በፊት?
አዎ ብዙ ጊዜ ጎልኩ ምንድን ነበር የሰጠነ ምላሽ?
አንድ ብር መቶ ነበረ ተመላሽ ምን አልከኝ?
ብር ነበረ ተመላሽ አንድ ሺህ አራት መቶ እስካሁን አልገባም።
እሺ፣ እስኪ የቤት ቤት ስልክ ቁጥር ንገረኝ።
ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ አስራ ሶስት እ፣ ሰባ- ሰባ ሶስት ሰባ ሶስት ሰላሳ ሰባት ሰላሳ ሰባት
ሰባ ስምንት
ሰባ ስምንት እሺ፣ ሰባት መቶ ብር ነው።
አንድ ሺህ አራት መቶ ወንድሜ
መቼ ነው ወጪ ያደረከው? አንድ ሺህ አራት መቶ
ለማውረጃ ነው እኮ መቼ ነው?
ድሮም ነበረ።
ትናንትና ነው ከትናንት ወዲያ?
ትናንት እስከ ትናንት ዋዳ ነበረ
እሺ ለሳንቲም ፒዎች እናሳውቃቸዋለን። እነሱ ጋር ነው ብሩ ያለው።
እነሱ ስልኩ ያለው
ዜሮ ዘጠኝ ሰባ
እሺ
አርባ ሰባት አርባ ሰባት አስራ ስድስት
ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት ሰባ ስድስት ልከልናቸዋል፣ ግን ትንሽ ቆይቶ ይገባላል። ጠብቀው እሺ።
እሺ እሺ